Ja sam ja sredi ne ወኩ ምንድን ነው
ቅድም ደውዬ ነበረ። እናንተ ናችሁ እንደምታሳውቁኝ ሲስተካከል አዎ ደንበኛችን አመልክተው ነበረ እ አመልክተዋል በዚህ ቁጥር አዎ አመልክቻለሁ። በቴሌግራምም ልኬያለሁ።
እሺ ከ በቴሌግራም የላኩት ማን በሚባል ስም ነው እ እ ማን በሚባል ስም ነው የላኩልን ቴሌግራም ላይ በለጠ የሚለው በሰላሳ
እሺ ደንበኛችን ደርሶናል ሲስተካከል ደውለን እናሳውቆታለን እ እ ሲስተካከል ደውለን እናሳውቆታለን ትንሽ ጊዜ ስለሚወስድ ነው ይስተካከል። እሺ እሺ መልካም ምሽት ይሁንልዎት